ሰላም ጤና ይስጥልን። ብሽቱ ቤት
ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
ብር አውጥቼው ትላንት ቅድም እሺ
እና አልገባልኝም።
ስንት ብር ነው?
ሀያ ሺ ሰባት መቶ
እሺ የብስት ቤት ቁጥርን ንገረኝ።
በዚሁ ነው።
በደወልክበት አስራ ዘጠኝ መጨረሻው አዎ።
እሺ
ሌላ አንድ ወር የትኛው ሾፍ ነው እንዲከፈትላችሁ የምትፈልጉት? የትኛው ልክፈትልክ? ለምሳሌ አንድ ሊደር ንገረኝና የተቀሩትን ያው ነገ ነው የሚከፈተው ብለው ሰው በደንብ እናጣራ ስላሉ የ- አንድ አለማዘዞ ይዘ አንዱ ማለት ነው የመጀመሪያው ሾክ እሺ፣ እዛ ቴሌግራም ላይ ይነግራሉ። እሺ ችግር ሄሎ ሀያ ሺ ሰባት መቶ ነው።
እህ?
ሀያ ሺ ሰባት መቶ አዎ።
ከሾፉ አንድ ወደ ዜሮ ዘጠኝ ሀያ ስልሳ ሁለት አስራ ሶስት አስራ ዘጠኝ ኦኬ ሾፉ አዎ።
ነው አይደለ?
አዎ ነው።
እሺ ያው አሁን approve አድርጌላለሁ። ገብቷል። እሺ check አድርገው አካውንትን።
እሺ፣ እሺ እናመሰግናለን።
አመሰግናለሁ።
እሺ